Hello ሰላም ጤና ይስጥልን። ቤስቲቤት
እንትን ነበረ ጨዋታ ትኬት ተበላሽቶ ያለፈው ጨዋታ lost አድርጎብን ነበር።
አልፎ ነው።
አዎ ጨዋታው አልፏል። አምስት ነጥብ አምስት under ነው የተባለው።
እሺ አ፣ ጎሉ አልገባም፣ ግን እንትኑ ትኬቱ ካይ ሆኗል።
እስኪ ላከው ትኬት ID ውን እ ትኬት ID ውን ላከው እስኪ በምን ልላክልሽ ድንገርሽ ቴሌግራም ላይ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ላይ ወይ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ አይ በዛ ቴሌግራም ላይ ልላክልሽ እ?
በቴሌግራም ልላክልሽ ትኬቱን አዎ
እሺ እንደዚህ